አሪፍ ላይ ናቸው።
አዎ እና እሺ አሁን ደግሞ ምን አዲስ ነገር አለ? ባለፈው ሪፖርት አይ ባለፈው ብዙ ጊዜ ሪፖርት አድርጌው ነበር፣ ግን እስካሁን እኮ ምን መፍትሄ አላገኘሁም።
እሺ ምንድን ነበር ሪፖርት ያደረጉት ደንበኛችን?
ብር ሪፖርት አድርጌ ተቆጥቷል፣ ግን የኪው ብር virtual game ማለት እስካሁን ብር አልተመለሰልኝም።
እሺ በዚህ ስልክ ነበር ያስመዘገቡት ደንበኛችን?
ንገኝ ምን አሉኝ?
ንገኝ ስልክ ቁጥር አይ ሌላ ስልክ ቁጥር ነው በሌላ ስልክ ቁጥር ነው ያስመዘገቡት? እሺ
ዜሮ ዘጠኝ አርባ እ፣ አንዴ ደንበኛችን ታቀሱኝ። እሺ ዜሮ ዘጠኝ አርባ
አንድ አስራ ሁለት አስራ አንድ አስራ ሁለት አንድ ስንት አሉኝ ደንበኛችን? ይቅርታ ዜሮ ዘጠኝ አርባ አስራ አንድ አንድ
የመጨረሻው አርባ አንድ ነው።
አይ ዜሮ አንድ መጨረሻው
ድምጾት በጣም ይቆራረጣል ደንበኛችን።
አሽ ዜሮ ዘጠኝ አርባ አዎ አስራ አንድ አስራ ሁለት አዎ ዜሮ አንድ ዜሮ አንድ እሺ አዎ ሲሙ ትንሽ መስመር ላይ ተካለኝ እሱ ቆይ ደንበኛችን።
እሱ እሺ
ስሞት ተካልኝ ነው ደንበኛችን።
አዎ ተካለኝ እሱ
እሺ እ፣ ጉዳዩ ወደሚመለከተው አካል ተ- ተላልፏል። ነገር ግን ከእርስዎ ቀድመው የተመዘገቡ ደንበኞች ስላሉ በዛ ላይ ደግሞ የ system ችግር ስላለ ለዛ ነው የዘገየቦት። በተፈታ ሰዓት፣ በተስተካከለ ሰዓት ደውለን የምናሳውቆት ይሆናል።
እና መቼ ነው እስቲ የተስተካከለ ሳይት እኮ አሁን እኮ አስራ አንድ ወይ አቤት?
አስራ ሶስት ቀን የተስተካከለ ሳይት እኮ የ- የ- አስራ አንድ ወይም አስራ ሁለት ቀን እኮ ያልፈዋል የሪፖርት አድርጊው እስካሁን ግን ምንም መፍቻ ያላገኝ ምን ሆናችሁ ግን እንዴ እ?
አዎ፣ እውነት ነው ደንበኛችን፣ እንረዳዎታለን፣ ይቅርታ እንጠይቃለን። የእርስዎ ብቻ አይደለም የብዙ ሰው ነው እያስቸገረ ያለው ይሄ እኮ sucks ነው በቃ ግን ሁሉ ጊዜ እኮ እንደዚህ ነው በቃ ምን ሆናችሁ ኧረ በስመ አብ አያደብራችሁ እንዴ እውነት ነው ደንበኛችን፣ ይቅርታ እንጠይቃለን ስላጋጠሙት መጉላላት። ነገር ግን እርስዎ ብቻ አይደሉም፣ system እየሰራ ስላልሆነ ነው። በተፈታ አሀ።
ሰዓት ደውለን እናሳውቆታለን።
እና እስቲም አሁን ምን ያህል ጊዜ ይጠብቃችሁ
ሄሎ፣ ሄሎ
ምን አሉኝ ደንበኛችን?
ምን ያህል ጊዜ ይጠብቃችሁ እስቲ አሁን
እ፣ በዚህ ቀን ብለን መናገር አንችልም ደንበኛችን። እኛ ወደሚከት- ወደሚመለከተው አካል ማስተላለፍ ነው ስራችን። ተላልፎሎታል። ከተላለፈ እንደማየው ከሆነ እውነት ነው ቆይቷል። ነገር ግን እህ።
system እየሰራ ስላልሆነ ነው። እ፣ ደውለን እናሳውቆታለን። አሁንም እንደገና በድጋሚ የተሰራው እናንተ ሪፖርት ደውለው ነው አድርጌሎታለሁ። በድጋሚ እሺ ሪ- በቃ ሪፖርት አድርጌሎታለሁ።
እሺ በቃ ችግር የለም እሺ በቃ ይጠብቃለሁ እሺ ይቅርታ ደንበኛችን ስለገጠሙት ችግር መጉላላት። ሌላ ችግር መረዳዎት ነገር አለ?
አይ ይሄ ብቻ ነው እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
ማግስሽ እሺ